ይቀራል የማሰበው ሁሉ ምንስ ያስወቅስ ነበር ሰውን ሰው መውደዱ የሚያዝል ቢያገኝ ባይጨነቅ ሆዱ አቤል እበል ያየ ሰው ይፍረደኝ በወረ መራቱ ቸገሩኝ ቢተው አትስለኝ ብለው ተረዱብኝ እኔን መማንስታ መመልኝ ጉዱን እየው ብዬ ማሰባቸው ለወደደለት የእልልን አቤል በል መውደዴ አቤል በል መውደዴ ዛሬስ ደሞ መለካኝ ምነው የሚያስጨንቀኝ ምነው ምን ጉድ አገኘኝ ዛሬ ደሞ መለካኝ ምነው የሚያስጨንቀኝ ምነው ምን ጉድ አገኘኝ ምነው ምን ጉድ አገኘኝ እስኪ ላጸዳዳኸው ላሳምር እልፈኞ የለም ብለህ ትግባል ትጎብኘው ተራሱ የመውደድህን አኸይ በውልሳነ እማመ ከነ ድምፁ አምራቅ አኸይ ባስቤ መባል ማነው ወልዑ የሚያደኸር ያለ ቁም ነገሩ ወዳጅ የራቀኸው ተቀምጦ ባገሩ አቤት ልበልም ያየ ሰው ይፍረደኝ በወረ መራቱ ቸገረኝ በይተው አትስር ብለው ፈረዱብኝ እኔን መማልስ ታመመልኝ ጉዱን እየው ብዬ ማሰባቸው ለወደደ አንጀቴ ልስልስ ነው አቤል በል መውደዴ Thank you. ዛሬስ ደሞ መለካኝ ምነው የሚያስጨንቀኝ ምነው ምን ጉድ አገኘኝ ዛሬስ ደሞ መለካኝ ምነው የሚያስጨንቀኝ ምነው ምን ጉድ አገኘኝ ምነው ምን ጉድ አገኘኝ ደሞ እንዳትረሳን ቆርጬ እንዳልተዋ ታልፋለይ በደጄን ሰበብም አይጠፋ ወፈፍ እያረገኸኝ የውበቷ ዘና ለሷ ጀብድ ሆነላት የኔን ሆዳም ገና የሰው መግባባቱን አይንፈገኝ እንጂ መች ሳይነደኝ ቀረን ወዳሻ ስትሄጂ አቤት ለባህል መውደዴ